ሄሎ Hello አድማቸው አቤት።
Customer ጋር ነህ እንዴ ያለኸው? አሁን
አይደለሁም ግን እሱ ስልክ አላነሳ አለ አሁንም ስልክ አላነሳ አሉ ነው። አሁን እዛ ካለህ እንድታገናኝ ነበር።
የለውም እሱ ከላይ ነው ያለው። እኔ በወኪል ነው ሌላ ሰው ነው እንዲሰጥ የተደረገው።
እ እ
በወኪል ነው እሱ ፎቅ ላይ ነው ያለው። አይ በቃ ወይ ሌላ ሰው አገኝሻለሁ።
ነው አይ እኔ ሳይሆን እኔ customer ማናገር ስለማልችል customer ጋር ስትደርስ ደውልልኝና እኔ እዛ ሄጄ ለአንተ ደውሎ እንዲገናኙ አደርግልሃለሁ።
እሺ እሺ ደው- customer ጋር ስትደርስ ደውል እሺ።
እሺ እሺ እሺ